Hello? Hello?
Hello ሰላም ጤና ይስጥልኝ።
ህይወት
Hello?
ህይወት እባላለሁ።
እሺ ህይወት፣
አዲስ አበባ ነው የምደውል።
እሺ
ታክሲ ለመምጣት ፈልጌ ነበር።
ምን አልሽኝ?
ታክሲ ለመምጣት ነበር የፈለኩት
እኛ ጋር ለምን ጉዳይ ነበር የምትመጪው?
እ፣ ለመጥ- ለ- ለመጠየቅ ለመ- እኔ ልጠየቅ ማለት ነው።
እድሜሽ ስንት ነው?
አስራ ስድስት
አስራ ስድስት አዎ እሺ ጥያቄ ሲኖረን እንደውልላችኋለን። እሺ እኛ
እ ጥያቄ ሲኖረን እንደ- እንደውላለን እኛ ራሳችን።
ጥያቄሽን
አ
አውቃለሁ።
እ
እኔ እኮ እንድጠይቅ ነው እንጂ ያልኳችሁ ጠይቅ- እ፣ እኔ ጠይቃለሁ አይደለም ያልኩት አንቺ ነሽ የምትጠይቂን?
አይደለም እናንተ እኔን ትጠይቁኝ አላችሁ።
ጥያቄና መልስ ውድድር ሲኖረን እኛ እንደውልልሻለን።
እሺ እሺ መልካም ቀን፣ እናመሰግናለን።